When it belongs to
ሄሎ አቤት።
ቅድም ስምንት ዓመቴ ነው ብዬሽ ነበራ።
አዎ አሁን አምስት ዓመት ሆነ ታናሽ እህት አለች እ እ?
ታናሽ እህት አለች።
መመዝገብ ከፈለገች ሌላ ሰው የአካባቢ ሰው ወይም ጎረቤት ነው ደውሎ ማመዝገብ የሚቻለው። እሺ
እሺ እና ሶስት ዓመቷ ነው። ብዙ ቋንቋ ታውቃለች።
ምን ምን ቋንቋ ታውቃለች?
በቃ የጠየቅሻትን በሙሉ ትመልስልሻለች።
እሺ፣ እንደዛ ከሆነ ጎረቤት ወይም የሰፈር ሰው የአካባቢ ሰው ትልቅ ሰው ደውሎ ማስመዝገብ ይችላል።
እሺ
እሺ አመሰግናለሁ። በጣም በእውነት ጥሩ ሰው ነው።
እሺ፣ እኔም አመሰግናለሁ ማለት
እሺ